hello
አቤት አቤት።
ባቢ እንዴት ዋልክ?
ደህና ነኝ ይመስገን።
ደህና አለን።
በቃ እኔ ብቻ ነኝ እንዴ የምደውለው?
እኛም እንደውላለን።
እ ትደውላላችሁ እናንተ?
አዎ አይ ማለቴ በስራ ጉዳይ ነው ያልኩት። በስራ ጉዳይ ነው ያልኩት ወደ እናንተ።
አዎ በቃ እንደው ደወልን አይደል እንዴ ጠዋት? እኔ አይ ምን አወቀ አሁን እያወቃችሁኝ ነው ብዬ ነው። ድሮ ማለበል ነበር።
ነበር አይደል? አይ አሁንማ ሴቭ እንዴ ምነካ።
እም እስካሁን
እኔ የምልህ ገብሬ ወይ ለልጁ እኮ ስደውል አላነሳልኝም።
ኦኬ ደወሉልህ ወይ ብዬው ቅድም አምስት ሰዓት ላይ እም እኛ እየመጣሁ ነው አለ።
የመጣው ነው እም አምስት ሰዓት ላይ ስደት ከ- ደውላለሁ ብሎኝ ነበር። እኔም አልደወለልኝም እስካሁን አለም ገና ነው ነው?
ነው የሚሆነው። እስካሁን እ፣ አምስት እም።
ሰዓት ላይ ከዚያ እየወጥን እየመጣሁ ነው ስላለኝ አዎ።
እኔ የደወላችሁ ልትመስሎኝ ዝም አልኩት።
ኦኬ ስታተስ ምናምን አልቀየረም ብዬ ነው
አደላ እስቀይር ትዩ ወይስ እኔ ልበል?
እንደተቀበለው ነው እኮ እንደዛ ልለው ስደውልለት ስልክ አያነሳም።
እስኪ ሞክሪለትና እኔ ልሞክርለት ወይ
እስኪ አሁን ግን ቅርብ ሰዓት ሞክሬለት ነበር።
ልደውልለት እኔ አ ወይ ደውልለት እና ያለህን ንገረኝ አይሻልም?
እሺ እሺ እሺ እሺ፣ እሺ።